ሰላም ጤና ይስጥልኝ ሴሌቢ
እሺ የአሁኑን ቁጥሩን ረስቻለሁ እስቲ ድጋሚ ንገሪኝ
ሄሎ
ሄሎ አቤት አይሰማም አሁን ይሰማል ምን
የአጨዋወት style ኡን እስቲ ንገሪ step ኡን
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ኮከብ ዘጠኝ ቆይ ቆይ ቆይ ቆይ ቀስ በይ ኮከብ ዘጠኝ
ሰማንያ አምስት መሰላል
ኮከብ ዘጠኝ ሰማንያ አምስት መስላል
አ
አ እሺ በቃ
አንድ ቁጥር ይመዝገቡ ሶስት ቁጥር ላይ ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ